ሄሎ Hello መሀመድ
በረከት ነኝ።
በረከት ይቅርታ። customer አሁን አንስታ ይምጣልኝ ስላለች ውሰድላት። እሺ አትመልሰው።
እሺ በቃ እና አሁን time ይስተካከልልኛል።
እ፣ እስኪ እንግዲህ ጨርሰውና እንትን እንላለን።
እሺ እኔ ጨርሰዋለሁ፣ ችግር የለም ግን መስተካከል አለበት የእኔ ችግር ስላልሆነ እ
እ፣ ሀያ አምስት ሰላሳ አራት እስኪ ጨርሰው። ለማንኛውም እሺ ጨው ጨርሼ ደው ሀና ነሻ አዎ ሀና ነኝ።
እሺ ደውላለሁ። በቃ መልሼ ጨርሼ እሺ